ጤና ይስጥልኝ አሊ ባባ።
አብሮ ይስጥልህ። እንዴት ነሽ?
እግዚአብሔር ይመስገን አባት።
የሆነ ቆይቷል ስልካችሁን ከያዝኩት።
እሺ
ምንድን ነበር የሆነ ዶልፊን አይቼ ነበር እና ዶልፊን አላችሁ እንዴ?
ዶልፊኖች አሉና
የት እ፣ ብራንች
ፓስተር branch አችን ላይ አለ።
ፓስተር
አዎ ፓስተር አደባባይ ፊት ለፊት እንገኛለን።
አዎ።
ፓስተር branch አችን ላይ አለ።
okay እ፣ በባንክ እና እናመቻቻለን ማለት እንዴት ነ- ነበር? ከእናንተ ነው ባንኩ የሚያልቀው ወይስ?
አዎ ባንኩን እኛ ነን የምናያይዝለት።
okay ምን ያህል ባንክ percent ነው?
ስናመቻች ባንክ ስናመቻች ግን ከእርሶ የምንፈልገው document ኦች አሉ።
okay ምን ምን ዶ- document ኦች ናቸው?
ንግ- ንግ- ንግድ ፍቃድ እንፈልጋለን።
እሺ የኪራይ ውል እንፈልጋለን። ያገባ ያላገባ የነዋሪነት የሚገልጽ ደብዳቤ ከቀበሌ
እሺ ሊብሬውን እንፈልጋለን።
ሊብሬውን okay አዎ
እ፣ ዶልፊን ያሉት ፓስተር ነው?
አዎ፣ ፓስተር branch አደባባዩ ጋር ነው?
አደባባዩ ፊት ለፊት እንገኛለን። አሊ ባባ የመኪና መሸጫ እሺ እሺ።
እሺ